ጤና ይስጥልኝ ሁሉ ስፖርት ነው ምን ልርዳዎት?
ከሁሉ ስፖርት ብር ወጪ ሳረግ አየር ላይ ቀርቶብኝ ነበር።
እሺ ከ transaction history ላይ ያልገባልዎትን screenshot አድርገው በቴሌግራም ይላኩልን።
እ
ከ transaction history ላይ ያልገባልዎትን screenshot አድርገው በቴሌግራም ይላኩልን።
እንትን ነው ነው እኮ አሁን ሁሉ ስፖርት አለ SantimPay ተጠቅሜ እም ወደ ቴሌብር ዊዝድሮ ሳረግ ከጌሙ ተቆራጭ ሆኗል። ቴክስትም አልደረሰኝም